ሄሎ ሄሎ ሰላም ጤና ይስጥልኝ። ብርድ ቤት እ አንድ የማያት ትኬት check አድርጊ።
እ
ትኬቱን check አድርጊልኝ አንድ ትኬት
እሺ cashier code ኡን ትነግረኛለህ?
አስራ ሁለት ስልሳ ሰባት
አስራ ሁለት ስልሳ ሰባት እ ሀምሳ ስድስት ዘጠና አራት
ሀምሳ ስድስት ዘጠና አራት አ
እሺ እሺ ታርሟል። ቀሪ ጨዋታ ነው የሚቀረው።
እና cashout cashout ማድረግ አይቻልም?
ምንድን ነው cashout ስትለው ምን የሚያመጣልን ጽሑፍ አለ
ኧረ አላልነውም እኮ አላልነውም። እየጠየቅን ሰው ገና እኮ ገብተን cashout የሚሰጥም የማይሰጥበትም situation አለ። ገብተን ነው check ማድረግ የምንችለው አንተ።
እና እና የት ነው ገብቼ check ማድረግ ነው ንገሪኝ፣ ስለማላውቀው እሺ my bet የሚል አለ።
እ my bet የሚል አለ ከእንትኗ ከመቁረጫው አምጪ እ ከመቁረጫው ከፒሹ ማለት ነው።
አዎ
እሺ አንዴ እዛው account ጠይቀን።
ውስጥ ገብተህ my bet የሚል አለ።
ኧረ ይሄ የተቆረጠበት ትኬት ነው። እ?
አዎ እኮ account ውስጥ እንትን የት ነው የተቆረጠው?
እንትን ጎንደር ቀበሌ አስራ እንትን ላይ ስምንት ነው ማለታችን በስልክ ነው
አላ አይደለም በትኬት ነው።
ሱቅ ሄዳችሁ ነው የቆረጣችሁት?
አ እንደዛ ከሆነ የለውም ካሻውት።
አይቻልም።
አዎ እሺ እሺ። አመሰግናለሁ።
መልካም